ጤና ይስጥልን።
አቤት ከአሪፍ ፔ ነው የምንደውልልዎት፣ ስልክዎት ተቋረጠ።
አዎ እሺ ደንበኛችን ከቴሌብር የተላከችልዎትን ደረሰኝ አሁን በምነግርዎት ስልክ ቁጥር ቴሌግራም ላይ ይልኩልናል። ስልክ ቁጥር ያዙ።
እሺ ንገሪኝ።
ዜሮ ዘጠኝ ዘጠና ሁለት
ዘጠና ሁለት አስራ ሶስት
እሺ ዜሮ አንድ
ዜሮ አንድ
ሀምሳ መጨረሻ እ ተቋረጥ ዜሮ ዘጠኝ ዘጠና ሁለት ሀያ ሶስት ዜሮ አንድ ሀምሳ አም-
ሀምሳ አምስት መጨረሻው ሀምሳ አምስት መጨረሻ ሀምሳ አምስት ደንበኛችን ይቆራረጣል።
ይልኩልን ከታች እናስቆጥሩልን። እሺ ደንበኛችን ኔትወርክ
እሺ thank you። እሺ
አሜን።